ጤና ይስጥልኝ ብቻ ኢትዮጵያ ራሄል ላይ ዋኩት የምንጠጣት
የድራፍት ማሽን የሚሳከል ነበር።
እሺ ቲና አንበር አሉት።
አዎ እሺ እባክዎትን እሺ ይንገሩኝ።
ዜሮ ዜሮ እህ ስልሳ ስድስት እህ ሀምሳ አራት
ሀምሳ አራት ሀያ ዘጠኝ ሰባ ሰባት
እሺ ዜሮ ዜሮ ስልሳ ስድስት ሀምሳ አራት ሀያ ዘጠኝ ሰባ ሰባት
አዎ
ጣና ሆቴል ነው የሚለው ቃና ሆቴል አዎ
hello
አዎ ልክ ነው ቃና ሆቴል ነው
እሺ ማን ልበል ስም
የኔ ስም አዎ
ጌታቸው
እሺ የአባት ስም ቢታይ
የት ሰፈር ነው ያሉት
ኮተቤ የካ
አሁን የደወሉበት ስልክ ቁጥር ላይ ያዘው አዎ
hello አለ ራሱ ነው ዜሮ ዘጠኝ አስራ አምስቱ ነው ሄሎ